hello ጤና ይስጥልኝ ቤተሰብ
aviator እየተጫወኩ እሺ አስር ጊዜ ሃይማኖት ምናምን ይላል።
okay እሺ connection ን check አድርገኸዋል?
connection ይሰራል። ሲፈልግ ያስገባኛል፣ ሲፈልግ እምቢ ይላል። full ነው connection።
አዎ እኮ አይ system ኡ ግን እየሰራ ነው። ስለዚህ ምን ታ- እ እ አስር ጊዜ ያወጣኛል፣ አስር ጊዜ ያገባ- ያስገባኛል።
አዎ እኮ እሺ ምን ታደርጋለህ መሰለህ ስልክን ወይ እ።
restart አድርገህ ሞክረው እንደ አዲስ ወይም ደግሞ እሺ።
browser ቀይረህ በሌላ browser ሞክረው።
እሺ በጣም ስለተበላው እኮ ነው አንድ አምሳ ሺህ ብር